ጤና ጤና ይስጥልን። ጤና ይስጥልን። አ በእናትሽ የቲቪ ስርጭት የተቋረጠ ነው። የፌስ የክራይ አንድሬስ ጂአር ምን ምን?
የቴሌቪዥን ስርጭቱ የተቋረጠ ነው። የሩጫው የውሻው የለም።
እሺ ምንድን ነው አንድ የሚለው?
በእናትሽ ይሄ ይጠፋል፣ ጥ- ጥቁር ይሆናል።
ጥቁር እንዳለ አ የሆነ- ስክሪንሾት አድርገህ ላክልኝ።
እ፣ እንትን ነው የቲቪው አለ ቻናል ቲቪ ቻናል አለ።
ቲቪውን ቲቪው ምን እንደሚል ለማየት ፎቶ አንሳ።
Okay እሺ። በ black ስለሚሆን ነው። በምን ላክልሽ? በ ቴሌግራም ላይ ዜሮ ሶስት ቤቱ ላይ support ላይ Okay እሺ፣ በስት ቤት support አ
እሺ